Hello አቤት፣ ምን ልታዘዝ?
ሁለት ትኬቶች ደርሶታል ምናምን የሚል መልዕክት ገብቶልኝ ነበር።
እሺ፣ ትኬት ማለት የቴሌዊን የእድል ጨዋታ መጫወቻ ማለት ነው።
አዎ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ
እሺ ሰባ ቁጥር ተጭነው አማርኛ አድርጎ
እሺ። ከዛ
ሶስት ቁጥር ላይ ለመጫወት የሚል አለ።
አይ ትኬቱ ደርሶታል ምናምን ስላለኝ ነው።
እኮ እንዴት ትኬት ነው ማ- ማለት?
ትኬ- ትኬት ማለት የቴሌዊን የእድል ጨዋታ መጫወቻ ማለት ነው።
እሺ እሺ።
እሺ